ሁለት አምቡላንስ ጤና ይስጥልኝ።
አብሮ ይስጥልኝ።
አሜን ሆስፒታል ነው ያለ ነው።
እሺ፣ አምቡላንስ ፈልገን ነበር፣ ኦክሲጂን ያለው።
ከአሚን ወዴት መሄድ ፈልጋችሁ ነው?
ቆይ ልንገራቸውና ጳውሎስ ነው ያሰብነው።
ጳውሎስ communicate አድርጋችኋል?
አዎ፣ ግን በግል መገናኛ ያለው እንትን ልንወስድ ነው። ማን ነው ስሙ? የልብ hello።
ላንሴት ነው እየሰማሁ ነው።
አዎ፣ ላንሴት። አዎ፣ ላንሴት communicate አገኘሁት።
አድርገሃል? እዛ ቢሆን እ ችግር የለም ይዛችሁ ነው አሉት።
አይ እንደሱ እኛ አንወስድም።
እ communicate ካላደረጋችሁ እ እኛ እንደሱ አንወስድም።
okay በቃ እሺ፣ ምንድን እ? ቆይ በቃ መልሼ ልደውልልህ።
እሺ ላንሴትም